hello hello ሰላም ጤና ይስጥልኝ እንዴት ዋልክ አለን እግዚአብሔር ይመስገን ከስቴንፎርድ ኪድስ ነበር የምደውልልህ
ምን ከስቴንፎርድ ኪድስ ነበር የምደውልልህ ስልክህን አስቀምጠህልን ነበር ተጨማሪ መረጃ እፈልጋለሁ ብለህ የፌስቡክ ማስታወቂያ ላይ ማለት ነው
የምን
ፌስቡክ ማስታወቂያ ላይ አይተህ ስልክህን አስቀምጠህልን ነበር ተጨማሪ መረጃ እፈልጋለሁ ብለህ የልጆች የኮምፒውተር programming training ኦችን ማለት ነው አስታወስከው
አዎ ይቅርታ፣ እም፣ አልተመቸህም ለማውራት ወይስ
አዎ አሁን ትንሽ የሆነች ፍርድ ቤት
መልሼ በኋላ ወይ ልደውል በዚህ ስልክ?
እሺ፣ እደውልልሃለሁ። እሺ